ጤና ይስጥልኝ hello
አቤት
ልርዳው?
እ ከሁሉ ሰው አድርጌ አልገባም ወደ ቴሌብር
እሺ ከ transaction history ላይ ያልገባሉትን screenshot አድርገው ይላኩልን። ስልክ ል- ላ- ልስጦት በቴሌግራም ይልኩበት።
እሺ ዜሮ ዘጠኝ ሰባ ስምንት
እሺ አንዴ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ሰባ ስምንት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እሺ መልካም ቀን